ሄሎ ጤና ይስጥልኝ Best Bet ራሄል ነኝ በኩል
withdraw አዝዤ እስካሁን አልገባልኝም።
እሺ አንድ የ Best Bet ቁጥርህን ንገረኝና check ላድርግልህ።
ዜሮ ዘጠኝ አስራ አንድ እሺ አንዴ ዘጠና ሶስት ሀምሳ አምስት ሰላሳ ስምንት አስራ አንድ ዘጠና ሶስት ሀምሳ አምስት ሰላሳ ሰላሳ ስምንት ሰላሳ ስምንት ስንት ብር ነው?
ሀምሳ አምስት ሀምሳ አምስት ሰላሳ ስምንት አ እሺ ስንት ብር ነው?
አስራ ሶስት ሺህ አምስት መቶ መቼ ነበር withdraw ያደረከው?
ዛሬ እሺ አንዴ መስመር ላይ ጠብቀኝ።
እሺ
ወደ ቴሌ ብር ነው?
ወደ ቴሌ ብራው እሺ
አስመጣን እንግዲህ ከምብራ ቁጥር
አሁን ገብቶልሃል። እሺ check ማድረግ ትችላለህ።
okay አሁን ሊያዝ አይችል ደውል አዎ approve አድርጌልሃለሁ። ገብቷል already።
okay አመሰግናለሁ። አዎ እሺ text ስለደወልክ እናመሰግናለን። መልካም ቀን። እሺ መልካም ቀን። እሺ